ሄሎ
ሄሎ፣ ሰላም እግዚአብሔር ይመስገን። ምን ልታዘዝ? ቴሌቪዥን ነው።
በእንትን አ በዘጠኝ ሰማንያ አምስት ጥያቄዎች እንትን ያልኩ ነበርና በየቀኑ ነው አለ ሁለት ብር የሚቆርጠው አዎ፣ subscribe ስታደርግ በየቀኑ ትኬት ይገባል፣ ሁለት ብር ያነሳል።
OK። ግን እሱን stop ለማድረግ ደግሞ በዚህ እንትን ብዬ ነበርና ግን አ እንትን አላቆምም።
እሺ፣ እኔ ላርግልሃ።
እሺ፣ እሺ፣ ጠብቀኝ መስመር ላይ
እሺ።
መስመር ላይ እንዴ፣ ጠብቀኝ።
እሺ፣
አቋርጬልሃለሁ። ተቋርጦልሃል።
እሺ፣ አመሰግናለሁ።
አሜን። እሺ፣ መልካም ጊዜ
እሺ